ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ልርዳዎት?
ሰላም ነሽ? አሁን ደውዬልሽ ነበር ቴሌግራም ላይ ላክልኝ ብለሽ ነው።
እሺ
አየሽው?
ቴሌግራም ላይ ከላኩ እዛው ቴሌግራም ላይ መልስ ስለምንሰጡት በትዕግስት ይጠብቁ።
አዎ። እሺ እና ደግሞ ማለት ነው እንትን ወጪ ለማድረግ ፈልጌ ነበረ። እንዴት ነው withdraw ሳደርግ እምቢ እያለኝ ነው።
ምን successful ይላል withdraw transaction history ላይ ኧረ እምቢ አለኝ፣ አያደርግም።
ምን ይላል? transaction history ላይ ገቡ ምን ይላል?
እሱን እሱንም እሺ screenshot አድርጌ ልክልሽ።
declined ነው የሚለው pending ነው የሚለው ወይስ ፔንድ አይልም successful?
pend አይልም፣ ብቻ ረስቼው ነው። ቆይ እስኪ አይቼ screenshot አድርጌ ልላክልሽ።
እሺ የትኛው እንደሆነ ምልክት አድርገው ይላኩልን።
እሺ እሺ እሺ፣ መልካም ቀን።